hello hello ሰላም ጤና ይስጥልኝ። እንዴት ነሽ?
አብሮ ይስጥልን። የሆነ deposit ያደረኩት ብር ነበረ።
እሺ ማን ወስዶ ያደረኩት ነበረ ስንት ብር ነበረ?
ሶስት ሺ ስምንት መቶ እና ሶስት ሺ አምስት መቶ መቼ ነበር ያረካው?
ዛሬ
እሺ ቤት ቤት ቁጥሬ ነው።
አ፣ process ነው የሚል የ- ወደ ቁማሩ ነው የሚመለስ
አይ ወደ account ነው የሚገባልክ።
ወደ account ስንት ላይ ነው ያረካው?
አ ስንት ላይ ነው ያረካው?
አሁን አ፣ አሁን አስራ ሁለት ሰዓት አንድ ሰዓት አካባቢ account አ፣ ወደ አ- account ይገባላል process ላይ የሚል ከሆነ።
እሺ አይ እኔ የምልሽ አይ አ- account መቀየር አይቻልም።
አይ already አሁን ስለ እንትን ስላለ ስላስወጣኸው ወደዛ ነው የሚገባልክ ወደ አዘዝክበት።
ነው እሺ አዎ እሺ